ጤና ይስጥልን Best Bet
hello
hello ጤና ይስጥልን Best Bet
አዎ ጤና ይስጥልኝ እናት
ሰላም ምን ልርዳ
እንትን ነበረ deposit ያደረኩት ብር አለና ሰጤ ላይ ብር ወጣ
እሺ
ገባም ቤ- አዎ የቻፓ system የተስተካከለ ነው እሺ ለዛ ነው
እና መች ነው የሚስተካከለው
አዎ ይስተካከላል ብለዋል በእነሱ side ነው እሺ በ Best Bet side አይደለም የእነሱ መልስ እየጠበቅን ነው ለዛ ነው
አዎ በእናታችሁ ተቸግረናል እናንተም አቅርቦላት እስኪ አዎ አዎ ይስተካከላል እሺ ይቅርታ በጣም
አይ እና